Hello ሰላም በኔ ቤት ቤት
ያልታረመ ነበረ እና ማለት ነው እሺ
ትኬት ማለት እሺ cashier code ኧን ትነግረኛለህ?
አሀ እሺ ንገረኝ።
ፍሪፍሪው አስራ አራት አስራ አራት አስራ አራት አስራ አንድ አስራ አንድ ሰማንያ ሶስት ሰማንያ ሶስት ሰባ
ሰባ አ
እሺ lost ነው። እሺ ብዙ ጨዋታ ወድቆብሃል እ ወድቆብሃል ብዙ ጨዋታ
እ ስንት ጨዋታ
እም፣ ሰባት ጨዋታ እና እናንተ ሰዎች ግን ማለት ነው እ- እሺ እኛ ጋር ደግሞ ነጭ የሚያሳየው ለምንድን ነው?
የትኛው እ፣ እኛ ጋር scan ስናደርገው ነጭ የሚያሳየው አንድ ለምንድን ነው?
ፖስት- አንድ አንድ ቀይ ብቻ የሚያሳየው ለምንድን ነው?
እ፣ ምን አላረመውም ነበረ?
አዎ
በቃ አላረም ካልክ ለእኛ አሳውቁን። ምናልባት አንዳንዴ አያረመውም system ኡ እና አንድ ለዛ ነው ቀይ እኮ ነው። አንድ ቀይ እኮ አሁን check አድርገው። አሁን ተስተካክሏል።
ተስተካክሏል።
አዎ አሁን check አድርጉት።
እሺ አሁን check አደርጋለሁ። መልሼ ደግሞ ደውልልሻለሁ።
ችግር የለም ደውልልን። check አድርግና እሺ ፍቅር፣ እሺ እሺ